Hello hello
ኧረ ይሰማል ይሰማል።
እሺ ዘጠና አራት ስልሳ አራት ዘጠና አራት ስልሳ አራት ምን
አሁን ነው ጥቁር አንበሳ order የጨረስኩት ያለሁት ራሱ ጥቁር አንበሳ ነው። ድጋሚ ከአራት ኪሎ ወደ ጥቁር አንበሳ የሚመለስ order ገባ
እሺ፣ ከዚህ ውጭ ሌላ ለስም አይደለ?
አላስኩማ እሺ፣ ልጠይቅልህ አንዴ ጠብቀኝ። ረመዳን ና ረመዳን አቤት አይወጣም ስራ ተብላት።
አረ ጥቁር አንበሳ እኮ ነው ያለሁት ገና አራት ኪሎ ሂጂ ድጋሚ ወደ ጥቁር አንበሳ ልመለስ ነው እና
አዎ፣ አይወጣም ስራ ተብላት።
አረ ጠይቅ ባነሽ ጥቁር ያን ጥቁር አንበሳ ነው። አሁን ነው ከአንድ ደቂቃ በፊት ነው ወደ የጨረስኩት complete ጋር ረመዳን ጥቁር አንበሳ እንዳለ እኮ ጠየቅኩልህ፣ ግን አይወጣም ስራው ተባልክ። ሌላው እኮ ተባለ አይወጣም ሰዓት ያልቅብኛል። አሁን ያለው ጥቁር አንበሳ ገዛ አራት ኪሎ ሂጂ ድጋሚ ወደ ጥቁር አንበሳ ነው የምመለስ እኮ ረመዳን ጠየቅኩልህ። አይወጣም ስራው ከተባልክ መስራት ነው ያለብህ። ሰዓት እንዳይጣብህ ስራው ነው የሚሻለው።
እንደዚህ አይነት ህግ ከመጀመሩ ነው የመጣው ስልሽ እኔ